Hello Hello ጤና ይስጥልን ሮሃማ ኮስሞቲክስ
አቤት ሮሃማ ኮስሞቲክስ
እሺ
ሀዊ እባላለሁ ከ We Plus Technology Solution ነው የምደውለው ከምን We Plus Technology Solution እሺ
እ ድርጅታችን አንድ application ይዞ ወደ ገበያ መጥቷል እ በዚህ application ላይ ከሀምሳ በላይ የተለያዩ አገልግሎቶችን በቀላሉ ማግኘት ይቻላል
እሺ
እ እነ- እና እንደዛም ስለሆነ የእናንተም ኮስሞቲክስ ሱቅ አገልግሎቶችንና ምርቶችን ማስተዋወቅ እንዲችል እድሉን አመቻችተናል እ ለዛ በዚህ ስልክ ቁጥር ላይ link መላክ እችላለሁ
እሺ application link እልካለሁኝ application install በማድረግ ሂደት ውስጥ ለሚያጋጥሙ ጥያቄዎች ሰባ አራት ሰማንያ ወይንም ደግሞ ቴክስቱ በሚገባበት ስልክ ላይ በመደወል ማንኛውም ጥያቄ ማቅረብ ይችላሉ
አንድ በል አሚን እኔ ጀምር ኮስሞቲክስ የለኝም ሮማ ኮስሞቲክስ የሚባል ሱቅም የለኝም ኦኬ እሺ ስልክ ኦንላይን ነበረ እንደምን እየፈለግን የነበረው ሩሃማ አሃ፣ ኬት ነው ኮስሞቲክስ ያገኘሽ?
በሚል ጂጂ ላይ
ኦኬ እና አይ እዛ ላይ ፕሮዳክቶች ነው ምሽ ኦኬ።
መኮስታ እንጂ ሾፕ የለኝም okay በእርግጥ application ኣችንን በመጠቀም እንደዚሁ ልክ Jiji ላይ product እንደምታስተዋውቂው እዚህ application ላይም ማስተዋወቅ ትችያለሽ እንዲሁም ደግሞ እንደ user እንደ ተጠቃሚ ሀምሳ service ኦችን አሁን ለምሳሌ ልክ እንደ ride taxi booking translator lawyer spa ጸጉር ቤቶች psychotherapy physiotherapy TV repairer mechanic የፈለግሻቸውን ከሀምሳ በላይ የሚሆኑ service ኦች በቀላሉ ማግኘት ስለምትችይ እንደ user እ download አድርገሽ subscribe ማድረግ ትችያለሽ እሺ አመሰግናለሁ እሺ ልክልሻለሁ